ጤና ይስጥልኝ BGI ኢትዮጵያ አይደለም።
ማሽን ተጭቶብኝ ነው የድራፍት ማሽን።
እሺ ደንበኛችን BGI ID ዎችን ወይ ደግሞ TIN number ኦትን የሚያውቁ ከሆነ ይንገሩኝና አልነግርም።
ሁለት ዜሮ
ሁለት ዜሮ
አርባ አራት
አርባ አራት ሰማንያ ሶስት
ሰማንያ ሶስት አርባ ሰባት አስራ ሁለት
አርባ ሰባት አስራ ሁለት ባኩት መስመር ላይ ጠብቁኝ ሌሎት መስመር ላይ ናት ደንበኛችን መስመር ላይ ናት አዎ መስመር ላይ ስለቆየሁት ይቅርታ ሙሉ ስሞትን እንገሩ
ምን ልንገርሽ?
ሙሉ ስሞትን የእርሱን ታሪኩ በለጠ አድማሱ
በደወሉ ስልክ ለመዝገብ ወይስ ሌላ ቁጥር ይሰጡኛል
በዚህ በደወልኩበት ይቻላል። ሌላ ልስጥሽ ወይ
የሚገኙበትን ቁጥር ይስጡኝ ድረት በራሴ የኔ ነው ባይሰራ ሊያኘው እሺ እንደ አማራጭ ሌላ ለያዝ እሺ
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ዜሮ ዘጠኝ
ዜሮ ዘጠኝ አስራ ዘጠኝ ሰማንያ ዘጠኝ
አስራ ዘጠኝ ሰማንያ ስድስት ነው ያሉት ሰማንያ ዘጠኝ
እሺ፣ አድራሻ የት አካባቢ ነው
መገናኛ ሾላ በክተር አካባቢ
ሾላ ምን ቆ
በክተር አካባቢ
መስመር ላይ ናት አዎ።
ድምፅ ስለማልተቆራረጠ
መገናኛ ሾላ በክተር አካባቢ ነው የኛ አድራሻችን። ወንድማማቾች የሚባል ቤት
እሺ በነገሩን BGI ID ሊመጣልኝ አልቻለም ምናልባት የካ- የካርዱ ID ነው። እኔ እኮ TIN number ነው የነገርኩሽ የኔ።
አዎ በነገሩኝ TIN number አልመጣልኝም እሺ የካርዱን ቁጥር ልንገርሽ።
ሳይሆን የስልክ ቁጥር የተመዘገቡበትን BGI ይንገሩኝ
የተመዘገብንበት የተመዘገቡት ስልክ ቁጥር
የሰላሳ ሁለቱ መሰለኝ በሰላሳ ሁለቱ
በሰላሳ ሁለቱ ሌሎት እሺ አንዴ
በሰላሳ ሁለቱ ይኸውልሽ በወንድሜ ስም ነው የተመዘገበው ታኖ በለጠ የሚል hello መስመር ላይ ነኝ ደንበኛችን እያየሁሎት ነው በነገሩኝ ስልክ ቁጥር በሰላሳ ሁለት ቤቱ እሺ
መስመር ላይ ነው ደንበኛችን ስልኩን ደጋሚ ልንገሮት check ለማድረግ አ ሰላሳ ሁለት ዜሮ ዘጠኝ አስራ ስምንት አይደለም 09 32 እሺ 09 ዜሮ ዘጠኝ
19 አስራ ዘጠኝ 89
ሰማንያ ዘጠኝ ደንበኛችን በዚህም ቁጥር ማግኘት አልቻልኩም፣ ግን በቃ በአድራሻው ትመዘግብሎታለሁ። በዚህ ነንበርም በቁጥር ማ- በዚህ ቁጥር ባይም ብሎ ነው የሚወጣው። እሱም አይወጣም።
አይ በዚህኛው አይወጣም። ባይሆን በደወሉበት ሌሎት
አረ በዚህኛው በሰው ሁለት ነው 09 19 89 ብልሻል።
አዎ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ አስራ ዘጠኝ ሰማንያ ዘጠኝ አዎ አይወጣም።
አ፣ በዚህኛው አልወጣልኝም። ባይሆን በደወሉት ሌሎት በደወሉት ስልክ እሺ።
በደወሉትም ማግኘት አልቻልኩም። በቃ እሺ በአድራሻ በካርድ ቁጥር ልንገርሽ ከ 12 9 13 እሺ፣ code number ኡን ያስታውሱታል ወይ ያውቁታል? ኮዶትን የእርሱን የ- የካርዱን
እሺ ንገሩኝ።
12 አስራ ሁለት 9 13 ዘጠኝ አስራ ሶስት በ SMS አልተላከሎትም። አ- በአጭር የጽሑፍ መልዕክት ምንም የተላከለኝ ነገር የለም።
ም፣ በካርድ ቁጥሩን ማግኘት አልቻልኩኝም። በአድራሻው መዝግቤዋለሁ። በቃ እሺ መዝጉም ልጅ እሺ፣ የድርጅቱ ስም ምንድን ነው የሚባለው?
ወንድማማቾች
ግሮሰሪ ነው ወይስ ሆቴል?
እዛ ቤትና group
ግሮሰሪ ብዬ ልመዝገብ አዎ፣
መገናኛ ሾላ ይቱ ጋር ነበር ያሉት በክተራ በክተራ።
በክተራ አዎ።
ማሽኑ ምንድን ነው የሆነቦት
ማሽኑ ይሄ ምነው ራዲያተሩ አላታች አዎ እሱ ነገር ይጮሃል።
ድምፅ አለው ማለት ነው ድምፅ አለው ነው አይደል ያለ አዎ፣ ድምፅ በጣም የሚረብሽ ድምፅ ነው ያለው።
እሺ ደንበኛዎች ስለተፈጠረ ሰው ይቅርታ እንጠይቃለን አሁን መዝግቤ ወደ ጥገና ክፍል እልካለሁ የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው የጥገና አገልግሎት ይሰጡታል እሺ፣ እሺ፣ ሌላ ምረዳት ነገር አለ የለም። አመሰግናለሁ።
እሺ ደንበኛችን እኛ ስለደወሉ እናመሰግናለን አገልግሎት የሌሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን መልካም ቀን እንላለን